ጤና ይስጥልኝ Chapa።
ጤና ይስጥልኝ። እንትን ሳንቲም ሞልቼ እንትን አልመጣልኝም። ኮድም ተልኮልኝ ነበር።
እሺ ኮዱ ደግሞ አልከፍትም አለኝ ስልኩ። ስድስት መቶ ብር OK።
ነበር፣ አምስት መቶ ብር እና መቶ ብር።
ወጪ አድርገው ነው ገቢ አድርገው?
አይ ገቢ አድርጌ
እሺ እንደዛ ከሆነ ስልክ ቁጥር ልስጦትና transaction message Telegram ላይ ይልኩልናል።
እሺ
እሺ ዜሮ ዘጠኝ ስልሳ
ወይ አንዴ ልጻፈው።
እሺ
ዜሮ ዘጠኝ
ስልሳ እሺ
ሰባ ሁለት ሰባ ሁለት
አርባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት screenshot አድርጌ ልላከው።
አዎ ይሄን transaction message ኧን መክፈሉትን የሚያረጋግጠውን screenshot አድርገው ለእኔ ቴሌግራም ላይ ላኩልኝ።
ተከፍለዋል ብለውም የ- እንትን በምስል እየመጣልኝ ማለት ነው።
አዎ እሺ እሺ እሺ እናመሰግናለን።